ሄሎ ጤና ሰላም ነው። እንዴት ነሽ?
ሰላም እንዴት ነህ?
አለን አለን። ጀንትሮ ቤራ ነኝ። ብሩክን ታገናኘኛለሽ አለኝ።
ብሩክ የለም።
ብሩክ የለም።
ጄሪ ላገናኝ።
ያገናኘሽ
ሄሎ ሄሎ ጄሪ አቤት እንዴት ነሽ?
አለን አለን ሰላም ነው አለን አለን። እንትን user user መጣላችሁ እንዴ? virtual እም፣ እ- ከየት ነው ይቅርታ እኔ ሮቤራ ነኝ። agent ሮቤራ ነኝ። ከአይ ከብሩክ ጋር ከብሩክ ጋር እያወራን ነበረ። ብሩክን ስላጣሁት ነው አንኳችን ያገናኘን።
okay ምን shop ላክ ፈልገህ አዎ ነበር አዎ፣ የከይሮ virtual የ virtual ፈልጌ ነበረ። የእንትኑ የቀዩ virtual ባለፈው user አልቋል ብሎ ነበረ። በዚህ ከሰኞ ደውልኝ ብሎ ነበር።
okay።
መጣላችሁ? ትናንት ነው የተላከላችሁ?
እስቲ check ላድርግ አይ ትናንትና አልተላከም በእርግጥ ግን ምናልባት ዛሬ የሚሆን ከሆነ አሳውቄ ላሳውቅክ check አድርጌ በቃ እሺ። እ?
check አድርጌ አ ልንገርህ ትናንትና በቃ።
አልተላከም በቃ እኔም እሺ ከሳለ ደውልልሻለሁ።
በቃ እሺ ሮቤል እሺ፣ በቃ